Hello, tienes el, el inbox con Condor 2. Hello, እናልከኝ ይቅርታ፣ በጣም ድምፅህ እየተሰማኝ አይደለም።
ሶስት ቀኑ ነው። ሶስት ቀኑ ቻፓ ላይ ሳንት ሶስት ቀን ኦኬ፣ ዊዝድሮው ነው።
አ እሺ፣ አንዴ ቁጥርህ ንገረኝ እስኪ ስላልገው።
የደወልኩበት ነው።
አሁን ሶስት ቀኑ በደወልክበት እኮ ነው። ምን ቁጥሩን ቁጥሩን ብቻ ነው የምትሉት። እኔ እዚህ ጋር ሌሊቱን ሙሉ እሺ፣ ብዙ ብር ተበልቼ ትንሿን ብር ማውጣት ስቸገር
እሺ፣ check ላድርግልህና እንዴ እናየዋለን።
ኧረ እባካችሁ ኧረ እባካችሁ ስንት ብር ነው?
ሶስት መቶ ሶስት መቶ ስድስት መቶ ብር ነው።
OK እሺ፣
አይ ብዙ ብር ተበልተን ትንሿን ብር ከሶስት ቀን በፊት ያወጣ እንትን ያልናትን ቢያንስ እድላችንን እንኳን እንዳንሞክርበት ተመላሽ ማድረግ አይቻልም እዛው ላይ
processing ላይ ከሆነ መመለስ አይቻልም፣ ከኛ system already ስለሚወጣ ማለት ነው።
እና ሶስት ቀኑ እኮ ነው ታዲያ። እኔ process ወይ መጀመሪያውን processor ኡን እንትን ሳትሉት እንዴ! እኔ በጣም ተቸገርኩ እኮ
አይ አንዳንዴ የ system መቆራረጥ ስለሚያጋጥም ነው። እሺ እኔ system ኡ እኔ ታዲያ system ኡ ላይ ምን እንትን አልኩኝ። በቃ ያስገባ አስገባለሁኝ ታወጣችሁም እንትን አንድ ቀን ምናምን ችግር የለውም ሀያ አራት ሰዓት ሶስት ቀን ከትላንት ወዲያ ሙባረክ ነህ አይደለ?
አዎ
አሁንም process ላይ ነው ያለው። እሺ እንትን እናድርግ። ከአንድ ሰዓት በኋላ ወይ ደግመህ ትደውልልኛለህ ለቻፓዎች ላሳውቅልህና አሁን
አዎ አሳውቂያቸው። ግን በቃ እሺ።
እኔ በጣም ነው የተቸገርኩት በእናትህ እሺ እሺ ላሳውቃቸውና ከመለሱልኝ ቀድሞ ከዛ ሰዓት በፊት ደውዬ አሳውቅሃለሁ። እሺ አዎ።
ሙባረክ። እሺ ሙባረክ፣ እናመሰግናለን።